አቤት እግዚአብሔር ይመስገን።
እግዚአብሔር ይመስገን። ስልካችሁን ከፌስቡክ ላይ ነበር ያገኘሁት። ሪማ choir
እ እ?
ከሪማ choir ማለት
አ ሪትም okay፣ sorry ተሳስቼ ነው። እ, እ, join ማድረግ ፈልገን ነበረ።
እ, ኦ፣ እንትን join ማስታወቂያ እናወጣለን ልክ የምንቀበልበት time ማለት ነው።
okay እሱን ማስታወቂያ ለማየት እም፣ የእኛ group ላይ አ፣ እንትን አድርጊ follow አድርጊ።
እ፣ ቴሌግራም ላይ ነው።
ቴሌግራም ላይም አለ፣ ፌስቡክም ኢንስታግራም ላይም አለ።
okay፣ ማስታወቂያ ስታወጡ ነው መቀላቀል የምንችለው።
አዎ አዎ ሰዎችን ፈተናዎች ይኖራሉ። አንድ ሶስት ዙር አይነት ነገር ያኔ እ፣ እ፣ ግን መመዝገብ ስለሚጠበቅብሽ okay፣ እ፣ እንትን አድርግ follow አድርጊ።
እሺ፣ ጊዜውን እ፣ የተቆረጠ ስላልሆነ አሁን ልነግሪሽ ስለማልችል ነው። ይቅርታ።
ችግር የለውም። እሺ፣ እ፣ እሺ እሺ እሺ።
አመሰግናለሁ።
እኔም አመሰግናለሁ። እሺ thank you።
ቻው።
ቻው። እሺ።